ይስጥልኝ አርፍቴ ሌሊት ነው በኩል የምንወስደው
ከወራ ንግድ ባንክ ጋር እስቲ ብድር አስገብቼ ብሩ ጠ-
እሺ
እ መቶ ሀምሳ አንድ ጊዜ እንደገና አራት መቶ ሰማንያ አምስት ብር ነው እኮ ሁለት ጊዜ ነው እኮ ከዚህ ከንግድ ባንክ ጋር አስገብቼ ሲ- ብር ውስጥ የለም እኮ እሺ ደንበኛችን ይስተካከልሎታል
እሺ።
ስሞትን ይንገሩኝ
ኑሪ አብድ ሀሰን
እሺ ደንበኛችን ቴሌ ሲቢ በዚህ ነው የሚጠቀሙ አ አ የ CBE account ኡ በዚህ ቁጥር ነው ያለው
እ ያ የንግድ ባንክ አዎ ደንበኛችን በዚህ ቁጥር ነው የሚመዘገቡት
አዎ በዚህ ስልክ ነው እሺ እሺ ወደ የትኛው እ፣ የ betting site ነው ያስተላለፉት
ወራ ንግድ ባንክ ወደ CBE ብር አስገብቼ ነው እኮ
ገቢ ነው ወጪ ነው እያደረጉ ያሉት ደንበኛችን
እ CBE ብር ነው እኮ ከ CBE ነው እያስገቡ ያሉት
አዎ ከከ CBE እሺ።
አስገብቼ ነው እሺ የ betting ኡን እ፣ ስም ይንገሩኝ
አ የቤት የተጫወቱበትን betting ስም ጌማ አዎ መስመር ላይ ያለው መስመር ላይ ያለው ደም